አምድን ወገን ህዝብ አበሻ ወገን ህዝበ ጦቢያ ማኞች በቤት ውስጥ ሞክሼ እስቲ እንሂድ ወደ ሰሜን ጃ ወሎ የሼ ሁሴን አገር ረነይስ ነመዴ ረነይስ ነመዴ ነረነይ ነረነይ ነረነይ ዘመዴ እምባቲ መዳረሻ ልጠብቅሽ ከርሳ እምባቲ መዳረሻ ልጠብቅሽ ከርሳ እንጎ ለላ ትርንጎ እንበላ ደንሳ እንጎ ለላው ትርንጎ እንበላለን ምሳ አፈሩ ከሰማይ አንዴ ተመርቋል። አፈሩ ከሰማይ አንዴ ተመርቋል። እንደ ውሃው ንጹህ ቆንጆ ልጅ ይፈልቃል። እንደ ውሃው ንጹህ ቆንጆ ልጅ ይፈልቃል። ነይ ነይ ዘመድዬ ዓለምዬ ነይ ነይ ዘመዴ ዘመዴ ዓለምዬ ነይ ነይ የማል አገር ልቤ ሸፈተ ወደሎ ባቲ ከተማ ላይ እያለ መጋሎ ሸጋ ነው መንደሩ ነፋሻ አየሩ ልዩ የሙዚቃ ስት እጹድቅ ባህሉ ወደ ቧለች ደጃፉ ላይ አይታኝ አስተናግዳሸኘች ጎጇ ቤት እስኪመስለኝ እንግዳ ተቀባዩ የማንቀጓ ዞማ ተጭንቅላት ያለች እንደ ጣመ ዜማ የምለው ገብቶሃል ወይ ሳልተረዳኝ እንዲህ ያለ ድባብ የትም አታገኝም የትም አይገኝም የትም አታገኝም ሂድና ሞክረው ተመልሳ መጣ እማወሻ ዬ አስናቁና ስማኝ አራሪፉ እያሉ ፍቅርን ሲያሳዩ የሴቶቹ ውበት ሆኖብኝ አይናዋጭ አንድ መብረት ተስኖኝ ተመለስኩኝ ባዶች ይክ
አሳበረ እንዳይን አልለብስም በዛሬ ይሞቀኝ የለም ወይ ከአንቺ ጋር አድሬ እንሶስ ላሞቃ እጇንም እግሯንም በቁንጅና ሚዛን የጎደላት የለም ሐረግ ነው የወጣ ቁመቷ መለሎ ሸጋ አልቅበትም ያበቅለዋል ወሎ ልክ እንደ ቅኝቱ ፍቅሯ ልብ የሚያርስ ባቲ መቅረቴ ነው መቼም አልመለስ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ያለ ነው ባቲ ነው ቀየው ነው ፍቅር ነው ብሎልኝ ጠጡ ነው አርባሩ ደግ ነው አካል ስምሽ ማን ነው አለች ጠጅቱ እቅፌ ውስጥ ሆነሽ ቢነጋ ለሊቱ ማን እንደ ማሪቱ እንደ ባህሩ ቃኘ የኢትዮጵያ ሙዚቃ በዓለም ላይ ያናኘ ለወረት ነው እንጂ የባህር ማዶ ሙዚቃ የልብን አያደርስ እንዳገኛ ደለቃ ከባል መሸት ሳቤት ባዝማሪ ጠዋታ ሞክሺዎቹ አንድ ላይ እያለን ነው ፍታ አንድ ሁለት ስንበላ አቅርቡ ጠላውን ራስ የማያዞር ወደ የማይነፈው ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ ዘመዴ ቋነይ ነይ